የሰው ልጅም አሁን ባሪያም እንኳን ሰራው ምንም ወቆር
hello ወይ
አርባ ሰባት ስልሳ ስምንት ነው። ይቅርታ እሺ። አሁን
የትኛው
አርባ ሰባት ስልሳ ስምንት
ስልሳ ሶስት ያልከኝ ስልሳ ሶስት ያልከኝ ስም ማን ነው?
ተሾመ ተሾም
አዎ፣ ተሾመ። እ? ምን አልሽኝ?
እኔ አልገ- አልገባልኝ ብሎ order ነበሩ ስላሰብኩ ነበር።
ይቅርታ በእናትሽ።
ችግር የለውም።
እሺ፣ እሺ።
bye ካሜራ